hello ጤና ይስጥልኝ።
ሰላም ነኝ።
እንትን ነበረ
ምን ነበር ወንድሜ?
ያለፈ ትኬት ነበር እና እሺ scan ስናደርገው ግን እ፣ ቀይ ነው ያበራው።
ምን አልከኝ?
እ፣ ትኬቱ ውጤቱ አልፎ ነበረ እሺ
እና scan ስናደርገው ደግሞ ቀይ ነው የሚያበራው እና እስኪ ኮድ ትልክልናለህ?
ምን ኮዱ ልንገርሽ?
cashier ኮዱን ትልክልናለህ ወይ?
እሺ፣ ቆይ አንዴ ጠብቂኝ።
እሺ እሺ